ጤና ይስጥልን ቤት ቤት ቤቲ ነኝ ምን ልርዳው
እንትን ለመክፈት ጨርሰን ሁሉንም ነገር
ምን አሁን ቢኒያም ነኝ ቢኒያም ከጭሮ ማለት ነው እሺ ቢኒያም
እና አሁን እዚህ ጋር app install እያደረግሽልኝ
እሺ ጄሪ ነበረች ያስተካከለችልኝ ነበረው ጄሪ ራት ወጥታለች አሁን ከአስራ አምስት ከአስር ደቂቃ በኋላ ስለምትገባ አገናኝሃለሁ እሺ እጠብቃት አዎ
እሺ እጠብቅሻለሁ ችግር አስር ነገር ደቂቃ እሺ አሁን እንዳር- ስልክ ሲል እንዳረች- ትገባለች ችግር የለውም